hello
ወዬ
ሰባ ሁለት ሀያ ሁለት ሰባ ሁለት ሀያ ሁለት ምን ሆነበት?
እዚህ ጋር የሚለው ሲኤምሲ ያሰባበሩት ነው የሚለው።
እሺ እሷ ያለችው ቦሌ አራብሳ ናት።
ቦሌ አራብሳ አዎ፣ አታውቂውም? ቦሌ አራብሳን አይ፣ በስም ነው የማውቀው። ሰባ ሁለት ሀያ ሁለት በስም ነው።
ያልከኝ?
አዎ፣ አዎ። በእንትን ጋር ነው ይኸውልሽ፣ በቃ ኦሮሚያ ልል በይው ባጭር። እ?
እሺ እንዴት ነው እዛ ማነው የሚሄደው?
ስምህ?
ቴዎድሮስ ቴድሮስ። እሺ check ላስደርግና አይኬድማ።
ኧረ አይኬድም፣ አንሴፍ ነው ሲጀመር።
እሺ ላስጠይቅ ቴድሮስ፣ ትንሽ ታገሰኝ። እሺ እሺ፣ እሺ።
እሺ ከአእምሮኛ እስከው ነው።
አዎ፣ አዎ።
እሺ አንዴ ጠብቅ። ያለችበትን ቦታ ላስጠይቅና መልሼ እደውልልሃለሁ።
እሺ፣ እሺ።
ስድስት ሰባ